ሰላም ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
ወጪ ነበረኝ ፕሬስ ታደርገኛለሽ?
ስንት ብር ነው?
ሰላሳ
በዚህ ስልክ ነው?
አዎ
እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ
ይቅርታሽ ትንሽ ኮኔክሽን ያስቸገረኝ ስለሆነ ነው። አቤል ገዛኸኝ ነው።
አዎ
አስራ ሶስት ሰማንያ ሁለት ሰማንያ ሁለት ሰባ ሶስት አዎ።
እሺ ያው confirm አድርጌ እልሃለሁ። እሺ
እሺ፣ ሌላም ጥያቄ ነበር።
እሺ
ቅድም አምስት ሺህ deposit አድርጌ እሺ።
ብር ቆርጠን
message ኡን ቴሌግራም ላይ ልከህልን ነበር?
አዎ እሺ ልክ deposit ትንሽ ያስቸገረ ስለሆነ ነው። በጣም ብዙ request ነው እየመጣ ያለው። ለቻፕ አሳውቀናል። ሴትል ያደርጉታል። እሺ ከዛ ግን ትንሽ ታገሱ። ተደወልን። እናመሰግናለን። መልካም ምሽት።
አሜን።